ጤና ይስጥልን።
አብሮ ይስጥልኝ። ምን ልርዳው?
ም- ተመላሽ ቦነስ የነበረው ትኬት ካሽሪ ኮድ ልኬልሻለሁ። አራት ነው የላኩልሽ ምን ላይ ነው የላኩልን?
ቴሌግራም ብሩክ በሚል account
ቴሌግራም ብሩክ አ፣ ብሩክ ሴት የለውም አይልበልሽ።
እሺ፣ አግኝቼዋለሁኝ። ሀብታም አራት።
እያዋራችክ ነው አይደለ?
እኔ እንጃ ምንም መልስ ሰጠኝ።
በቃ ችግር የለም፣ እንመልስልሃለን። እሺ፣ እሺ እሺ።
እሺ፣ መልካም ቀን።